ለእኔ አዋጣችሁ ስጡኝ።
ሄሎ
ሄሎ ቢኒ ወይ ደህና አደርክ? አለን ባለፈው ለታ ብሬዘር ጋር ዛሬ ይመከማል።
እ እ አለምነሽ ፕራ- ፕላዛ ብሬ ጋር ብሬ ሄርባል እ እ ይመቸሃል? ፍሪጅ ነበራቸው የሚሰራ
ምን ሆነ ነው?
ሌላ አዲስ አይ ሌላ ነው።
መች ዛሬ ነው?
አዎ ዛሬ ከተመቸህ ደስ ይለኛል።
ዛሬ I don't think so። መንገድ ዝግትግት ብሏል። እኔ ወደ አዲሱ ገበያ ነኝ ያለሁት። ፒያሳ ተዘግታለች።
እ
ከምመጣ ብላ መጣ እንትን ይላል ይቆያል።
ኦ፣ ስለዚህ ዛሬ አይመችህም?
ነገ ቅጠሪያቸው። ነገ እሑድ ነው።
ነገ አዎ እሑድ አ- አዎ ነገ እሑድ እና ይመችሃል? ነገ እሑድ ነው።
አዎ በጠዋት ነገ እንትን ብዬ ወጥቼ እግሬ ባል መለስ በቃ እሺ ቢኒ፣ ችግር የለውም። እሺ መልካም ቀን።
ነገ ይመጣል በያቸው። ነገ እሺ፣ ቢኒ።
ካልተመቻቸው ሰኛቸው።
በቃ ችግር የለውም። አሳውቃችኋለሁ።
እሺ ደውልለት በይው ግን እ? ብሬን እሺ ችግር የለውም። አየው ይደውልልሃል። አንተን አስተያየን ስለማድረግ አዎ እኮ ደውልለት በይው።
በቃ ችግር የለውም። እነግረዋለሁ ብዬ እሺ